ጤና ይስጥልኝ።
ሄሎ ይሰማዎታል? ከአሪፍ ፔ ነው የምንደውልልዎት።
አዎ ድሮ ፈልጌ ነው የምመጣው።
ምን አሉኝ?
ድሮ ቢሮ ተከፍቶ ነው፣ ገና አልደረሱም።
እሺ ወዴት አካውንት ነበር ዊዝድሮ ለማድረግ የሞከሩት?
ከኢትዮክ ስፖርት ከቶ ኤክስ ስፖርት ወዴት?
ወረ አሪፍ ስፖ- አሪፍ ባይ ወትደ- ወትደረም
በአሪፍ ፔ በኩል አድርገው ወደ ምን አካውንቶት ነው እንዲገባ ብሩ ነው የፈለጉት?
ቴሌብር ቴሌብር የላኩልን ቁጥር ወይም ይሄ የደወልንበት ነው የቴሌብሮት?
አ
እሺ ሙሉ ስሞትን ንገሩን።
ሙሉ ስሙ
የእርሱን ስም ቴሌብሮ የተመዘገበበትን።
ሁሴን ጀማል ሁሴን ሁሴን
ጀማል ጀማል
ሁሴን ሁሴን። እሺ አዎ።
ደንበኛችን የሰጡን መረጃ መዝግበናል። ከላኩሉ screenshot ኡ ጋር እያይዘን ለሚሰሩ ክፍሎች እናስተላልፍልዎታለን።
እሺ ሌላ ምረዳዎት ነገር አለ?
የለኝም።
እሺ መልካም ምሽት ይሆኑልዎት። ቀጥሎ ከሚሰሩት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን።
እሺ አመሰግናለሁ።
እሺ መልካም ምሽት።